Hello? hello ወይ ሰላም ጤና ይስጥልኝ። ቴሌቪዥን
እና አገልግሎት ይሄንን ለማወቅ ነበረ።
ይሄ ቴሌቪዥን game አገልግሎት ነው። game ኦችን ሲጫወቱ ሽልማቶች አላቸው።
እሺ ሽልማቶቹ ላፕቶፕ ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ይሞላሎታል game ኦችን ሲጫወቱ
አ
እኮ ከዘጠኝ ሰማንያ አምስት መሰላል ብሎ ደውሎ አንድ ቁጥር ላይ ይመዝገቡ፣ ሶስት ቁጥር ላይ ለመጫወት የሚል አለ። ሰባት ቁጥር ላይ ቋንቋ ይምረጡና game ኦችን ይጫወቱ። መልካም ዕድል